ሽሞን ሞን ሽሞን ሞን ሽሞን ሞን ወዲህ ሽሞን ሞን ወዲያ ሽሞን ሞን እንዲያው ሽሞን ሞን ቢባል ሽሞን ሞን አፍንጫ ቢረዝ ቢባል ስንደዶ ጥርስ ቢነጣ ቢመስል በረዶ ከብላል ከብላል ዴደ ምን አይን ቢያምር ጸባይ ከሌለ ፍቅር አይሰመር አመል ከሌለ ፍቅር አይሰመር ሽታ ካጨደች አይኔ ቆንጆ ባይጠላም መካከል ቤለው ወጥቷይ ብዙ አያደዳም መልከ ቀና ባለ ዞባ ብትሆንም ጥሩ ለነገሩ ጸባይ መርጣለው ከእንግዲህ ለማኗኗሩ ለፍቅሩ ምን ቢሽ ሞነሞኑ ቢደምቁ እንደ ፀሐይ ያላመል አይቀርቡ አይዘቅ ያለ ጸባይ የልክ መመዘኛው የጨዋነት ስልቱ ደጋግሞ ጸባይን ማጥናት ነው ራሱ። አይ ጸባይ፣ አቤት ጸባይ፣ አይ ጸባይ፣ እዚያው ጸባይ፣ አይ ጸባይ ከሰላምታም አለው ለዛው ጥር መጠበቅ ያልተዛዛ በስርዓት እየተካረ በረድ ያለ የሰከነ ከረምሻታ የቀለሽ ያለዚያማ ትሸሻለሽ ትረሻለሽ ትራቂያለሽ ሽሞን ሞን ሽሞን ሞን ሽሞን ሞን ሽሞን ሞን ወዲህ ሽሞን ሞን ወዲያ ሽሞን ሞን እንዲያው ሽሞን ሞን ቢባል ሽሞን ሞን ቢያሸበርቁት ቢደምቅ ቀሚስ ጸጉር ወርዶ ታች ዳሌ ቢዳስስ ጉንጭ ቢያጓጓ ቢካ ቢወደስ አመል ነው ዋናው የልብ የሚያደርስ አመል ነው ዋናው የልብ የሚያደርስ ሽታ ቀጭነት አይኔ ቆንጆ ባይጠላም ከልቤ ለውበቷ አይ ብዙ አያደላም መልከ ቀና ባለ ጾማ ብትሆንም ጥሩ ለነገሩ ጸባይ መርጣለሁ ከእንግዲህ ለማኗኗሩ ለፈቅሩ ቅድሚያ መመዘኛው ላይ ደለመልኩ አመሉ ምግባሩ ይሁን የሰው ጸጸት የማይቀር ነው ልባችን ካረካ እኔም አንተም ስመት ጸባይን ለካ አይ ጸባይ አቤት ጸባይ አይ ጸባይ እንዲያው ጸባይ አይ ጸባይ አቤት ጸባይ አይ ጸባይ ብድግ ብለሽ አስተናግደሽ የኔ ብለሽ ተቀብለሽ በፈገግታሽ አስደስተሽ ተዋክብረሽ ፍቅር ሰተሽ ከረምሻታ ይሄዳለሽ ያለዚያማ ትሸሻለሽ ትረሻለሽ ትራቂያለሽ ከረምሻታ ይሄዳለሽ ያለዚያማ ትሸሻለሽ ትረሻለሽ ትራቂያለሽ ያለዚያማ ትሸሻለሽ ያለዚያማ ትረሻለሽ ያለዚያ